ጤና ይስጥልኝ ማሊባባ
አድራሻ እሱ ጠፍቶኝ ነበረ። እንትን ጋር ናዝራ ሆቴል ጋር ነን።
ከናዝራ ሆቴል ትንሽ ወረድ በልና U-turn ማድረጊያው ላይ አፍሮሊንክ የመኪና መስጫ የሚል አለ። በሱ ቅያስ ነው የሚሰበው።
ከናዝራ ሆቴል ወደ ታች እ?
ወደ ታች ነው ወይስ ወደ ላይ?
አይ ነው አፍሮሊንክ የሚል የመኪና መስጫ አለ። ወ- ወረድ ስትል U-turn አለ።
አፍሮሊንክ
እ?
አ- አፍሮሊንክ ጋር አፍሮሊንክ አዎ።
እሺ በሱ ቅያስ ግባ።
እሺ እሺ